ሄሎ ጤና ይስጥልኝ ቤስት ቤት
ሄሎ ሄሎ አቤት
ብሊስ ዌት ብቻ እኮ ነው የምትሉት እናንተ። ስድስት ሰዓት የጽፉ
ምንድን ነበር?
አሁን የነገር ብልሽ ነበረ እንትን ሰንቲ የከፈልኩበት ገንዘብ
ዊዝድሮ ነው
አይደለም
ዊዝድሮ ነው።
አይደለም እሺ ምንድን ነበር?
ከሳንቲም ፔ ገንዘብ ለማስገባት ፈልጌ ነው።
አሀ deposit ለማድረግ ነው ወደ ቤስት ቤት ከሳንቲም ፔ ወደ ቤስት ከ- በሳንቲም ፔ ወደ ቤስት ቤት ዲፖዚት አዎ፣ ለማድረግ አዎ። እና ምን ሆነቦት? ይቻላል እኮ
ከሳንቲም ፔ ገንዘቡ ወጥቷል። ወደ ቤስት ቤት ደግሞ አልገባም።
OK already ከ account ቀንሷል። እሺ ስለዚህ text message አለ አይደል የተላከው? ከ- በ- በቴሌ ብር ነው አይደለ?
አዎ፣ ከ- የቴሌ ብር message አለ የተላከ በ- በቻፓ በኩል ማን- በሳንቲም በኩል deposit እንዳደረጉ የሚያሳይ message አለ እና እሱ message ለእኛ ቴሌግራም ላይ ላኩልን።
አስራ አንድ ሰዓት ነው የላኩት።
አዎ ከሰዓት አዎ ችግር የለውም። message ኡን ላኩልን፣ screenshot አድርጋችሁ ላኩልን ለእኛ message ልኬ ላለው
ተልኳል። እሺ አሁን በዚህ ቁጥር ነው ቤስት ቤት የሚጠቀሙት አሁን በደወሉበት አዎ፣ አዎ።
እሺ። ሁለት መቶ ሰባ ብር ነው።
አዎ።
አዎ አሳውቀንሎታል። እሱ ለሳንቲም ፔ የእነሱ መልስ እየጠበቅን ነው።
አዎ፣ ጠብቁ። ሌላ solution የለም። እንደ ሳንቲም ፔ ከሰዓት እንደዛ ብሎችኛል።
በእነሱ side ነው የሚስተካከለው። በሳንቲም ፔ በኩል ስለሆነ payment ኡን የፈጸሙት እነሱ ናቸው የሚያስተካክሉት። እሺ ለዛ ነው ቤስት ቤት ጋር አይደለም ችግሩ ያለው እነሱ ጋር ነው። ስለዚህ የእነሱ ምላሽ ነው የምንጠብቀው እኛ አሳውቀናል። እሺ ምላሻቸውን እየጠበቅን ነው። ልክ ብሩ እንደገባ ቴሌግራም ላይ እንመልሳለን እኛ እናሳውቁታለን።
እሺ።
እሺ